ጤና ይስጥልኝ በብዙ hello
hello አቤት
አውሮ ይስጥልኝ።
Donkey Tube ነው። ምን ልርዳዎት?
እሺ አስተያየት ለመስጠት ነበር የደወልነው።
እሺ
ለአስተያየታችን በጣም በጣም አሪፍ ነው። የምታቀርባቸው ብዙ በጣም ኢትዮጵያዊነትን የሚገልጹ ናቸው። በዚሁ ይቀጥሉበት። ልጆቹን ደግሞ በሀገሬ ቲቪ በደንብ ብታስተላልፉልንና ብንከታተላቸው አሪፍ ነው ለማለት ነው። በዚሁ ቀጥሉበት። በጣም ልጆቹ አሪፍ ናቸው። የሚያቀርቡት ነገር ኢትዮጵያዊነትን የሚገልጽ ስለሆነ በዚሁ ቀጥሉበት። ሴት እንዲሁም በጣም አመሰግናለሁ። ይህን ነገር ስለምታደርግልን እናመሰግናለን ለማለት ነው የደወለው። እናመሰግናለን።
እሺ እሺ እኛም እናመሰግናለን። እግዚአብሔር ያክብርልን። እሺ መልካም ቀን። እሺ